ሄሎ
ሄሎ ሄሎ።
ሰላም ጤና ይስጥልኝ። ቴሌ
ሰላም ነው
አለን
አለን። ይሄ አገልግሎትን ለማቋረጥ ብዬ ነው።
ሰማንያ እና
እህ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ
ወይ ይሰማል?
አገልግሎትን ለ- እ?
እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ
አ- ኮከብ ስምንት
ዘጠኝ ሰማንያ አምስት
ኮከብ ስምንት ዘጠና ከዛ መሰላል ከዛ